እፎይይ እሄሊ ከመ አምላኪየ ተሰቅለ ዲበ ዕፀ መስቀል እፎይ ይሄሊ አንድ ነው። የመጀመሪያውና ጸርሃ ላይ ያለው መጨረሻው የሁለቱም አንድ ነው።